ጤና ይስጥልን ቢዛ ኢትዮጵያ በሻዕሮ ነኝ። እባክዎ ምን ልርዳው?
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
ከቢጃ ክበብ ነው፣ መዝናኛ እሺ።
ክበብ።
እሺ
እ፣ ሁለት ማሽኖች የተበላሸው አሉ። በእናትሽ ምንም እ፣ አንደኛ ማሽኖቹ እንትን በ- በረዶ አይዙም። በዛ ላይ ደግሞ ሲቀዳ አረፋ እየሆኑ ማስቸግሯል። የሄዱ ማሽኖችም አልመጡልንም። አሁን እም።
በጣም ተቸገረ። ሁለት ማሽኖች ተበላሸውብናል። አሁንም
እሺ፣ ለመኛችን የቢጃይ መለያ ቁጥሮትን ወይም ደግሞ ቲን ነንበሮትን ይንገሩኝ እና ልመዝግብሎት።
ኦኬ፣ እሺ፣ ነምበሩን እሺ፣ ጠብቅኝ።
መስመር ላይ ያለው